hello hello፣ አቤት አቤት
አቤት፣ ደውለው ነው
እ
ደውለዋል።
ማን
ወደኛ ደውለው ነው። ምን ፈልገው ነው የደወሉት?
አዎ ለ ዜሮ ሶስት በስም ጠፍቶ ነበር ለመግዙ ጋር
ተ- እ፣ ዘጠኝ ዘጠና አራት ብለሽ ደውይላቸውና ታገኛቸዋለሽ።
እሺ ይህን ቁጥር ቀይረውታል።
እ ይሄ ቁጥር ቀይረውታል። የድርጅት ስልክ ነው ይሄ።
እሺ እ፣ ስምንት ሁለት የላኩት ሩ ማሳመሪያ ለማዳመጥ ስለፈለኩ አ
እምቢ አለ።
እኮ ዘጠኝ ዘጠና አራት ብለሽ ደውይላቸው።
እሺ እሺ እሺ
እሺ